Hello? Hello?
ሰላም Hello።
Hello አይሰማም?
ይሰማል? አቤት።
እ ከቻፓ financial ነበር የሚጠይቀው።
እ እ እ?
ቻፓ financial specialist
ከእሺ።
እ የሀበሻ ደንበኛ ነበሩ አይደለ? ሀበሻ አዎ ነበርኩ። አዎ አዎ።
ሀበሻ ሲዘጋ ምን ቤት ነው እየተጠቀሙ ነው?
ሁሉ
ምን አሉ?
ሁሉ- ሁሉ ስፖርት ሁሉ ስፖርት እ።
እሺ ጀመር እናስቀምጥ።
እሺ። እኔማ እሱ የሚቀለኝማ አበሻ ነበር እና ያው ምን ላድርገው እሺ እሺ፣ ስራ ሲጀመር እናሳውቅታለን።
አሳውቂኝ። እሺ፣ ችግር የለም እናትዬ፣ ደስ ይለኛል።
እሺ መልካም በዓል ሰው እሺ፣ ለሁላችን ለሁላችን